ስንቴ ከበሩን ሰርፈሽ የላክሽለት እንትን ብሏል። ሄሎ ጤና ይስጥልኝ።
ጤና ይስጥልን መኪያ ነኝ። አዎ ከዋሳ ኤክስፕረስ ነው የምደውልልዎት።
ኬት ዋ- ዋሳ ኤክስፕረስ እሺ እቃ ተልኮልዎት ነበረ
እሺ።
እና መጥተው መውሰድ ይችላሉ?
አዎ አዎ እመጣለሁ። እዛ ሀያ ሁለት አዎ ሀያ ሁለት ጌታውን በሻ ስድስተኛ ፎቅ ላይ አሁን ካሳችሁን ባለፈው ዕለት በጣም ዘግይቶብን ነበር።
የአሁኑ እኮ ቆይቷል። ደውለን ነበረ ስልካችን አይመልሱም።
አይሰራም። አዎ፣ ዋጋ አዎ አልነበርኩም እንጂ ለዛ ነው።
አዎ መ- ከመጣ ቆይቷል።
እሺ በቃ አልነበርኩም ለዛ ዛሬ ይመጣሉ?
እኔ ሳልሆን እስቲ ልጠይቅና ወይ ዛሬ ወይ ነገ ግን እመጣለሁ። በእርግጠኝነት ዛሬ ላልመጣ እችላለሁ።
እሺ መታወቂያ ሲመጡ ግን የታደሰ መታወቂያ ወይ ፓስፖርት እንዳይረሱ።
እሺ ይዤ እመጣለሁ። ፎቶ በቂ አይደለም የፓስፖርት
ፓስፖርቱን አዎ ፎቶ።
በፎቶ ይቻላል።
በቃ እሺ እሺ thank you